አማኑኤል ካሽቤ ነው የምደውልልዎት። የቴሌግራም ስሞት ማን ነው? አላገኘሁትም የላኩትን screenshot
የላከበት ስልክ ቴሌግራም ላይ ነገር
ቴሌግራም እኔ የሚጠቀሙበትን
አማን ክፍል ነው የሚለው የተላከበት ስልክ ቁጥር ልንገርሽ ወይ?
አ- አዎ
የተላከበት ስልክ ቁጥር እኔ ላኩበት ማለት ነው።
ወይም እኔ እኮ አሁን እኛ አማን ሀ- exchange- አ፣ ቴሌግራም ላይ exchange ነው።
ምናልባት ቁጥር አይደለም?
ተሳስተው ይሆናል ቴሌግራም ላይ የላኩት። ደግሜ ልንገሩት እ- ቁጥሩን የቴሌግራም እዚህ- ቁጥራችን ደግሜ ልንገሩት እሺ፣ ዜሮ ዘጠኝ ዘጠና ሁለት
እ፣
አስራ ሶስት እሺ፣ ዜሮ አንድ
እሺ።
ሀምሳ አምስት በሱ ነው የላኩት።
በዚህ ነው።
አዎ፣ ደግሜ hi ብዬ ላክልሽ። በቃላ
ማን ይባላል የቴሌግራም ስሙ?
አማን ኤ- አማን X L L
አማን
X L እ፣ ኤል ኦኬ እሺ እሺ አገኘሽው?
አዎ አግኝቼዋለሁ። እሺ አሁን ስራ ደንበኛችን አዎ አታች አደርግሎታለሁ። መልካም አሁን- ቀን ይሁንለት።